ጤና ይስጥልኝ ሰላም ነኝ እባክዎ ምን ልርዳዎ ተደውሎ ነበር
ጤና ይስጥልኝ አዎ ተደውለሽ ደውለሽ ነበር እሺ ደንበኛችን አ- አቶ እስራኤል
አዎ
እሺ፣ በ- እኛ ጋር ጠዋት ደውሎ አመልክተው ነበረ አዎ አዎ አመልክቼ ነበር እሺ በእኛ በኩል ታይቶሎት transaction ኡ አልተገኘም እ፣ ስለዚህ ይሄ ማለት እ፣ እዛው betting site ላይ betting ድርጅቱ ላይ ነው ያለው
ወይ እኔ እኮ ቢልዚ withdraw ብሎ ነበር ግን ከሀብታም ቤት አካ- wallet ዎት ላይ ተቀንሷል ብሩ
አዎ እሺ እንደዛ ከሆነ እነሱን ደውለው ያናግሯቸው። በእኛ በኩል ታይቶሎት እንዳልተቀን በእኛ በኩል እንዳላለፈ ይንገሯቸው እና ከዛ wallet ዎት ላይ መቀነስ እንዳልነበረበት ይንገሯቸው። ራሳቸው ያስተካክሉታል።
እሺ እሺ እሺ፣ አመሰግናለሁ።
እናመሰግናለን። መልካም ቀን።